ሰላም ጤና ይስጥልኝ።
hello ሰላም ነው።
እግዚአብሔር ይመስገን።
Donkey Tube ነው።
Donkey Tube ነው።
አዎ፣ ከእሸቱ ጋር ቅዳሜ ዕለት አውርቼው ነበር እና በስራ ዙሪያ አውርተን ነበረ ላይቭ ላይ ማለት ነው እና ኢሜይል አድርግልኝ ሲለኝ ኢሜይሉን ወዲያው ነበርና የነገረኝ አልያዝኩትም። ሲነግረኝ በቃል ነው የነገረኝ እና ማለት ነው እና ዘጠና አንድ አስራ አምስት ላይ ደውለህ ተመዝገብ ብሎኝ ነበረ ስለ ስራ አውርቼው ዜና በፌስቡክ ስለ መላክ እና ስለ sales ነበር ከሱ ጋር ያወራ ነው እና ዘጠና አንድ አስራ አምስት ላይ ደውለክ ንገራቸው በድጋሚ ተመዝገብ ብሎኝ ነበረ።
ስሞትን ማን ልበል
ስሜ አዲስ ቦጋለ።
ኢሜይሉን ልንገሮትና ይደውሉበት፣ ማልቲሚዲያ አድርጉለት። እኔም መዘግቦታለሁ። ኢሜይሉን ድጋሚ ልንገሩት፣ ኮሜዲያን ሸጡ የነገሩትን ኢሜይል ማለት ነው።
እሺ ቆይ አንዴ፣ እሺ ቆይ አንዴ ልጻፍ። ቆይ ንገሪ።
comedian eshetu
come comedian eshetu at gmail dot com
at gmail dot com።
አ
እሺ እሺ፣ አመሰግናለሁ።
እሺ መልካም